አይ እሷ ጋር አለ
Hello
ሰላም Hello።
ጤና ይስጥልኝ።
እግዚአብሔር ይመስገን።
ከአዲስ አበባ ፊት- ከአዲስ አበባ ፊት ነው የምደውለው።
እሺ እኛ ጋር ሽቶ order አድርገሽ ነበር።
Okay። አዎ
እሺ order ኡን እ፣ ለማስጀመር ትፈልጊያለሽ?
አይ ቆይ
Okay ይቆይልኝ እና ወይ እደውላለሁ።
እሺ እሺ እናመሰግናለን።
እሺ።